ሄሎ ትምህርት ቤት ነው የምንመጣው።
አብርሃም ነኝ ካሎ አብርሃም አዎ ካሊሎ ቤስት ቤት ወኪል ኤጀንት ነህ?
አዎ ኤጀንት ነኝ እሺ ሰላም ነው። ምን መጣ?
አይ ሰዓት በጊዜ እየዘጋብን ነው። ሁለት ከሀምሳ ስድስት እና እንድራዘምልን ፈልገን ብዙ ሰዓት ጠየቀን ነበር። ምንም መፍትሄ አላገኘንም።
ምን ሲስተሙ ነው?
አዎ ሶስት ሰዓት እ፣ ሁለት ከሀምሳ ስድስት ስል ይዘጋል እና እንድራዘምልን ፈልገን።
እሺ አንዴ መስመር ላይ ጠብቀኝ።
እሺ እ?
አንዴ ቆይ ይደውልልሃል። እሺ
አሁን ልጠብቅ?
አዎ መልሶ ይደውልልሃል። ጠብቀው።
እሺ እጠብቃለሁ። አሁን ካስተምር ስለቆመብን ነው።